እሺ በሰማንያ ሶስት አስር ዘጠና ሁለት ከቢዩ ነው የምደውልልሽ ገንዘብ እሺ ስልክ በሰማንያ ሁለት አስር ዘጠና ሁለት አንድ ሳራ አዲስ ቺክ ማራቶን ነበረ
አንድ አንድ ሳራ አዲስ ቺክ አዎ ታዞ ነበር አይደለ አዎ ታዲያ አዘጋጅታችኋል እንዴ ተሰርቷል ኦሬ ተሰብሰባል እያለ ነው ማን አልነበረም ተሰብሰባል እያለ ነው በቃ ሻይ ተመሩ አልፈልግም ብላለ ሌሎ መጨረሻ ላይ ደውሎ አልፈልግም ብሎ ነበር እና driver ኡ መጥቶ ፈርሞ እንዲሁ ነበረ
በቃ ሲመጣ አስፈርመን እንግዲህ እንልከዋለን በቃ እሺ እናቴ